ጤና ይስጥልኝ። አሪፍ ቤ ካምኝ ዋኮን ለርዶ
እንትን ከሁሉ ስፖርት ወደ ቴሌብር አካውንቴ ብር transfer ብዬ ነበር ድሮ አድርጌ ነበር። ከሁሉ ስፖርት አካውንቱ ላይ ተቀንሷል።
እሺ ቴሌብር ላይ ግን አልገባም።
እሺ ስሞትን ማን ልበል
አብርሃም ኪዱ
አብርሃም ኪዱ
ኪዱ ስልክ ቁጥሩን ጋር
ዜሮ ዘጠኝ ዘጠና ስድስት እሺ ሀያ አራት
ሀያ አራት ዘጠና ዘጠና ሰላሳ
እሺ መች ነው ቀኑ?
ትናንትና ነበር ውዝድሮ ያልኩት ቀን እ፣ ስምንት ሰዓት ምናምን አካባቢ ስምንት ሰዓት ዘጠኝ ሰዓት
እሺ ደንበኛችን ስንት ነው የገንዘቡ መጠን?
አምስት ሺህ
እሺ ደንበኛችን አሁን በምነግረው ስልክ ቁጥር screenshot አንስተው ቴሌግራም ላይ ይልኩልናል።
እ፣ ምኑን screenshot ላንሳው እ፣ ሁሉ ስፖርት ወደ ቴሌ ብር እ፣ አልገባም ያለውትን አምስት ሺህ ብር ከሁሉ ስፖርት የተቆረጠው
okay በእንትኑ ላይ አሁን transaction ላይ ለ- ለ- የእንትኑ የሁሉ ስፖርት transaction ላይ እም፣ ወጪ ይላል እሱን አን- እሱን አንስቼ ላክልሽ እንዴ?
አዎ።
አዎ ወዴት ነው የምልከው?
አሁን በምነግረው ስልክ ቁጥር ቴሌግራም ላይ ይልኩልናል።
okay እሺ እሺ
ዜሮ ዘጠኝ
እ፣ አንዴ እስኪ ይቅርታ እስክሪብቶ ሊያዝ ነው ይደ ስልክ ያዝ እ፣ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ስንት ሀምሳ አምስት ሀምሳ አምስት አዎ።
እሺ አሁን አንስቼ እልክልሻለሁ።
እሺ ስለደወሉ እናመሰግናለን። ሌላ ምረዳውት ነገር አለ?
እ፣ ሌላ ሌላም ፈልገው ነገር የለም። አመሰግናለሁ።
እሺ መልካም ቀን።